Hello hello።
ጤና ይስጥልን ቤዛዊት እባላለሁ ከአሪፍ ፔ financial technology ነው የምደውለው እሺ እሺ እሺ።
register ለማድረግ እ፣ አልሰራ ብሎት እንደነበረ ኢሜይል ላይ ወርተውን ነበር አዎ
እሺ
እ፣ ስሜንና ስልኬን ልኬ ነበር። አዎ በዛ እሺ።
መሰረት ነው የደወልሽልኛል?
አዎ ለዛ ነው የደወልንልዎት OK።
እሺ እ፣ register የሚለው ላይ ከላይ ትኬት የምትላለች አይደለ
እስኪ ቆይ get እ፣
ከላይ የ student እና አዎ።
ሌላ የሌላ ሰው ተለይቶ አዎ።
ያለበት ከጎን ላይ ትኬት የምትላለች አዎ አዎ።
እሷ ዜሮ ዜሮ ነው የምትለው
አይ አይልም። ትኬት ሲልና የ student ና የእንትን ከዛ ነገር።
ከጎን ጫፍ ላይ ጥግ ላይ ደግሞ የምታስመርጣለች ምን ያህል ትኬት እንደሚፈልጉ
እ፣ ዜሮ ነው የሚለው።
እሱን ዜሮ ዜሮ ሲሆን ስለማይሰራ ነው የሚፈልጉትን ትኬት ምን ያህል ትኬት ነው የሚፈልጉት ይምረጡና ማለት፣ እ፣ ያስገቡ የሚሳተፈው ሰው ማለት ነው።
ያው ትኬት ማለት የሚሳተፉት ለእርሶ ለጓደኛዎት ከሆነም ሌላ ከእርሱ ጋር አብሮ የሚመጣ ሰው ካለ ወይ አ- አንድ ሁለት ሶስት ብለው ይምረጡና አሁን ሰራልኝ። አዎ አሁን እንደዛ ይሰራሎታል
Thank you በጣም እሺ እናመሰግናለን እኛም መልካም ቀን ይሁንሎት አመሰግናለሁ።
የሚያስቸግሩት ነገር ካለ ድጋሚ contact ማድረግ ይችላሉ እሺ እሺ እሺ እናመሰግናለን መልካም ቀን ይሁንሎት አሜን።